ሄሎ
ሄሎ ጤና ይስጥልኝ። ሄሎ አቤት አቤት።
እሺ፣ ከዚህ በፊት ወይ የልብስ ማጠቢያ አስመዝግበውን ነበር። በወሳኝ ጥገና ማዕከል ነው የምደውለው እና ዛሬ እንላክ ባለሙያ ልንልክ ነበርና ቤት አሉ ይመችታል?
ዛሬ ነው ምትልኪ? ዛሬ ልክልሻለሁ ያልሽኝ?
ባለሙያ ልንልክ ነበር እቤት ካሉ ልን አዎ ላኪልኝ ላኪልኝ። እቤት በጣም ነኝ አሁን።
ጥሩ በቃ እሺ። ብዙ አየው የሚባል ባለሙያተኛ ይመጣል። በአድራሻ መሰረት ይመጣል።
እሺ።
ሰላም፣ እናመሰግናለን።